ሰላም እንዴት ነሽ? ከቢዩ ነበር የምደውለው።
እሺ
በአስራ አምስት አርባ አራት order ታዛችን ነበረ።
አስራ አምስት አርባ አራት አስራ አምስት አርባ አራት አሁን ሰማንያ ስድስት አስራ አምስት አርባ አራት አንድ እሺ wrap እና club sandwich።
አዎ
እሺ ግን ደቂቃ ይፈጃል። ታዛዝ ነው።
አስር ደቂቃ ከዚህ በፍ- ከ- በፊት ቀደም ማድረጋችሁ
እ እ?
ቀደም ማለት አይችልም። አስር ደቂቃ customer complain እያደረገ ነው።
አይ አስር ደቂቃ ነው በ- በአስር ደቂቃ ነው የሚደርሱት።
ቆይ አራት እስኪ እሺ ሰሜ ሰሜ ሰላሳ አራት ደቂቃ ነው። ከዚህ በኋላ አስር ደቂቃ ታገሱ እያለች ነው። ሪቦን ያ- ሄሎ
ሄሎ ሄሎ አትስልሽ ይቅር ይቅር እናቴ customer አይታገስም።
ምን ይቅር አዎ ይቅር በቃ ሁሉም ይቅር
እየተሰራ ነው እኮ እኮ ተጀምሯል።
ገብቶኛል። አስር ደቂቃ ነው ያልሽኝ አይደለ? ከዚህ በላይ customer ደግሞ ቆየብኝ እያለ ነው። ስለዚህ ተው አትስሩት፣ cancel ይሁን።
cancel ምናምን